ሰላም
እንትን ማታው ለሊት ሲሆን አንድ ሰዓት እሺ የሆነ ብር ወጥ ይቻላል ታውቃለሽ? አ?
እ የሆነ ብር ዊዝዶ አድርገህ ነው አይ ሊወ- ሊወጣ ነበር።
ልታወጣ?
አ እሺ የቤት ቤት ቁጥር አሁን የደወልክበት ነው?
አ ይሄ ነው። ከዛ ደግሞ ማሴቹ አልገባም ግን ብር ወጥ ይቻላል ወጣች።
ከወንጀለም ከቤት ቤት account ነው ወጪ ያደረግከው ወይስ ከ አይ ከቤት ቤት ቤት ነው። አ
ወደ ቤት ቤት ነው ያስገባኸው?
አ አይ ላስወጣ ነበር። አ እሺ ቆይ check ላድርግልህ። ስንት ብር ነው?
ሁለት ሺህ ብር ነው።
እሺ Hello፣ ኦ ወደ ቴሌ ብር account ነው አ
process ላይ ነው። እሺ ይገባልሃል።
እሺ እሺ እሺ